ሄሎ ጤና ይስጥልን። ቤተሰቤት
ሰላም ነው አለን አለን አለን። በእናትህ አዎ፣ አግዘኛ ምን ነው ፕሊስ።
እሺ ምንድን ነው የሆነብህ?
ብዙ ድረው አርግቸው በሳንቲም ፔይ እሺ
እስካሁን ይገባል ያሉ ባኝም አሁን ሳንቲም ፔይ ላይ ሲደውል መቼ ነው ያደረከው?
አ፣ ኦክቶበር እዚህኛ ወር አንደኛ ላይ ነው እሺ በአንድ
አ በአንድ ነው
አዎ፣ በአንድ በአንድ ነው አዎ እና አሁን balance እሱ- ብሎ ነው እንዴ? balanced ብሎ ነው ያልገባልህ?
balance ነው የሚለው ግን አልገባኝም። አሁን ሴን- ሳንቲም ፔይ ላይ ሲደውለው
ምን hello?
አሉ? እየሰማሁ ነው። ምን አሉ?
አዎ እነሱ ያሉት transaction ID በስቴቱ ይላኩልን ያ አሉ።
ቤተሰቤት transaction ID ላኩልን።
አዎ እንደዛ እና ከዛ በኋላ ይለቀዋል አሉ።
okay እኮ እና አልተላከላቸውም እንዴ? ተልኮላቸዋል እኮ
ምን transaction ID።
እኔ እነሱ ያለው አልገባኝም። transaction ID በስቴት ላኩ ስልክ በለው ንገረኝ እና አሉ።
እልክላቸዋለን። አሁን ስልክ ንገረኝ።
ዜሮ ዘጠኝ እሺ አስራ አምስት አስራ አምስት
አርባ
አርባ
ሀያ ስምንት ሀያ ስምንት
ሀያ
ስንት ብር ነው?
አንድ ሺ አራት መቶ
አንድ ሺ አራት መቶ ብር።
አዎ
ሄሎ
ሄሎ እሺ፣ አንዴ እያየሁት ነው። እሺ ትንሽ ጠብቀኝ።
እሺ እሺ
hello
hello እሺ፣ በቃ ለእነሱ እንልክላቸዋለን። እሺ አሁን transaction ID ውን
በቃ አዎ ለእነሱ ልኩታ ለከው አሁን እንለቃለን አሉ እነሱ እሺ እሺ፣ አሁን እንልክላቸዋለን። ትንሽ ጠብቀን። እሺ አሁን እንደ- ልከው ቢሮ እሺ እሺ